ሰላም hello አቤት ሰላም ጤና ይስጥልኝ።
አብሮ ይስጥልን።
ቃል ኪዳን እባላለሁ። ምደውልሎት ከ Glory Real Estate ነው።
እሺ የንግድ ሱቆችና መኖሪያ አፓርትመንቶችን እየሸጥ እንገኛለን። የንግድ ሱቆችና መኖሪያ አፓርትመንቶችን እየሸጥ እንገኛለን እና ምናልባት የመግዛት ሀሳብ ካሎት መረጃ ልሰጦት ነበር።
ይኸውልሽ አሁን ስራ ቆሞብን እሺ
አይደለም ቤት ልንገዛ ማለት ነው።
እም፣ እ?
እሺ ቀለብ የወር ቀለብ መግዛት ከብዶናል። እባካችሁ ደግማችሁ አትደውሉ።
እሺ እሺ እሺ